አሪስፓይም ወደ ጂፕ አርግቼበት አልገባልኝ ከዚህ እንግዲህ አሁን ደውዬ ስናገር በቴሌቶ ላይ ብሎ ልኬ ላኩ ፎ ማንም ያገኝ ሰው የለም ናሽ
ዱላ ቢል ያናግር ነው ጋ የሚለው ነው እሺ ያችን አሁን ስፒሪቱ ደርሷል ያለ ሰዓት ሪፖርት አለ ቶሎ ችግር ፈታናለን ስንብቃቸዋል
እስከ ጊዜ ማለት አንችልም ያችን ችግሩ እንደተታ የኛ ኮንታክት ኮንታክት ያደረጉ
ድምጽ የማ
ብሉት ነበኝትን በዚህ ቀን ማለት አንችልም ችግሩ እንደተታ የእኛ ሰፖርት ያገኙ ወይም ኮንታክት ያደርጉታል
እንዴት ነው አሁን
አሁን ሰው መረጃ እንዳስለነገሩ ከዚህ በኋላ ለሚመለከታቸው ሪፖርት አድርገን እነሱ ደግሞ ችግሩን ይፈታሉታል።
እሺ ቴሌግራም አሉ።
እሺ ስለውሉ አመሰግናለን። የምንረዳው ስላለ የለኝም። ላ በቴሌግራም እንድመልሱ ነው።
እሺ መልስታለን። እሺ ስለውሉ እናመሰግናለን።
አመሰግናለሁ።